hello ጤና ይስጥልን። ተድላ አምቡላንስ የአምቡላንስ አገልግሎት ሊዲያ ነኝ። የባኮ ምን ልርዳው? hello ጤና ይስጥልን። ተድላ አምቡላንስ የአምቡላንስ አገልግሎት hello
አቤት። hello hello hello hello ሄሎ ሄሎ የአምቡላንስ አንስን ሄሎ